ሄሎ
አሎ
ሰላም ጤና ይስጥልን።
ጤና ይስጥልኝ። እንደት ነው?
አለን አለን። ምን ልርዳዎት?
አይ እናንተ ያጠቃቀሙ ነው ያልገባነው።
እሺ ኮከብ ዘጠኝ ሰማንያ አምስት ምሰላል ብሎ ይደውሉ መጀመሪያ።
እሺ ጥያቄ አንድ እንዴት ነው?
ቁጥር ላይ ይመዘገባሉ።
አ አንድ ቁጥር ላይ ይመዘገባሉ።
እሺ ከዛ በኋላ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። መርጦ መጫወት ይችላሉ።
አይ በእንትና አይጠይቃችሁም? እንደዚህ በምን
በድምፅ አይጠይቁም?
በድምፅ አይደለም፣
አ
በድምፅ አይደለም፣ በመልእክት ነው።
እንደዛ ነው። እሺ